እንትን አድርጌ ነበር withdraw አድርጌ።
እሺ
እስካሁን አልገባልኝ። ትናንትና ነው withdraw ያደረኩት።
በቴሌግራም ልከዋል።
አዎ በቴሌግራም ልኬላችሁ ነበር፣ ግን አልመለሰላ- አልተመለሰልኝም።
እሺ የቁጥሮትን ይንገሩኝ።
ስልክ ቁጥር ነው
ቴሌግራም ላይ ስልክ ቁጥር ነው?
ላኩበት። አዎ ቴሌግራም ላይ ዜሮ ዘጠኝ ላኩበት። እሺ ዜሮ ዜሮ ዜሮ ዜሮ አሁን በደወሉበት ነው።
አዎ
ያሬድ ጂ ነው።
አዎ አዎ አዎ እሺ ትንሽ የ system ችግር ስለነበር ነው ሰሞኑን። አሁን ግን እየተስተካከለ ስለሆነ እናሳውቆታለን። ትናንትና ማታ ስለሆነ የሰራ ነው እየተስተካከለ አዎ ያለው።
አዎ ትማ- ትናንትና ማታ ነው አዎ፣ withdraw ለዛ ያደረኩት።
በድጋሚ አስተላልፌለታለሁ። እናሳውቆታለን።
እሺ እሺ እሺ እሺ እሺ